Tena sport እባክዎ ነው የምንወደውን ምን አሉ ሄሎ ስፖርት ነው የምንወዳውን
እንትን እንትን ያሸነፍኩትን ገንዘብ ውጭ ብዬው ከዛ በቃ የለም ወደ ቴሌብር ውጭ ብዬው ነበር።
እሺ የ- በአማርኛ ነው በእንግሊዝኛ ነው የሚጠቀሙት ሁሉ ስፖርት አካውንቶቱ?
አ፣ ት- በአማርኛ
እሺ ተጨማሪ የሚለው ላይ ከገቡ በኋላ የባንክ የዝውውር ታሪክ አለ። ከዝውውር ታሪኩ ላይ የባንክ የዝውውር ታሪክ screenshot አድርገው በቴሌግራም ይላኩ።
እሺ የቴሌግራም እንትን ስልኩን ትልክ ት- ትነግሪኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት
እሺ እሺ፣ እሺ።